ሄሎ
ሄሎ ይሁን ጤና ይስጥልኝ።
ተነስ
እግዚአብሔር ይመስገን። ምን ልታዘዝ ትብይ?
ማለት ምንድን ነው?
message መጥቶ ነበር።
እሺ message ኡ ቴሌቪዥን game ይባላል።
ሄሎ ሄሎ አይመን ይ- ይሰማሃል? ቴሌቪዥን game ነው
ቴሌቪዥን
ጌም ነው።
አ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ይመጣል።
እሺ
ከዛ ሰባት ቁጥር ስጫንና አማርኛ አድርገው።
አይ
ሶስት ቁጥር ላይ ለመጫወት የሚመጣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። እሺ መልካም ጊዜ።